hello ቤት ግርማይ አዎ ሰላም ጤና ይስጥልን ከዊ ፕላስ ነበር ምደውለው ከምን ዊ ፕላስ የእኛን ዊ ፕላስ?
application አውርደህ ነበር
አ እሺ አሽከርካሪ ኖት ወይስ ተጠቃሚ ኖት
ኧረ አይደለም ተጠቃሚ ነኝ አሽከርካሪ አይደለሁም እሺ አይ የተመዘገቡበት አሽከርካሪዎች የሚመዘገቡበት ላይ ስለሆነ ነውና አ ተጠቃሚ ከሆኑ ዊ ፕላስ solution user የምትለዋ ላይ register ቢያደርጉ ግልጽ የሆነ የምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game እና አሸናፊ የምታደርጓን referral code ደግሞ እዛ ላይ ያገኛሉ።
እም፣ እሺ እሺ አይ አሽከርካሪ ለመሆን እያሰብኩ ነውና እሺ ችግር የለም ታክላለሁ እሺ አሽከርካሪ መሆን ከፈለጉ ጋ register ያድርጉ፣ ይደውሉልናል፣ እኛም እንደውልሎታለን።
እሺ እሺ እናያለን።
እሺ እሺ